hello አቤት ሮቤዳ
አዎ፣ ሰላም ነው ሰላም ነው።
አለን እ፣ አንድ customer ደውሎ ነበርና እናንተ አዎ።
shop ላይ የቆረጠ እሺ እ፣ ትኬት በልቼ ቦነሱ አልተሰጠኝም እያለ ነው።
እሺ ቁጥሩን text አድርግልኝ እ፣ cashier code ኡን ነው ስልክ ቁጥሩን ነው ማደርግልህ?
ስልክ ስልክ ቁጥሩን እ፣ text አድርግልኝ check አደርግለታለሁ እኔ shop አይደለሁም
okay። ስለዚህ ስልክ ቁጥሩን ነው እኔ የምልክልህ አዎ ሰውየው።
እሺ እሺ እሺ እሺ